ጤና ይስጥልኝ። አሪፍ ፔ ለዛ ነኝ። እባክዎ ምን ልርዳው?
ጤና ይስጥልኝ። hello hello።
አቤት። ጤና ይስጥልኝ። ምን ልርዳው? ደንበኛችን እንትን ትናንትና ሪፖርት አድርገን ነበር። ሁሉ ስፖርት withdraw አድርገን ብሩ እሺ።
ስላልገባ እሺ፣ በቴሌግራም screenshot ላኩና እሺ፣ ይገባል ብላችሁ ግን እስካሁን አልገባም።
እሺ። ደንበኛችን በዚህ ስልክ ቁጥር ነበር ያስመዘገቡት። አሁን በደወሉበት አዎ
እሺ፣ አንድ የመስመር ላይ ቆዩኝ። ሌሎት ደንበኛችን መስመር ላይ አሉ?
አዎ።
hello፣ hello ይሰማል?
መስመር ላይ አሉ ደንበኛችን?
አዎ አለ።
እሺ፣ ስሞት አማኑኤል ብርሃኔ ነው።
አዎ አማኔ ብርሃነ እሺ፣ ምን ያህል ገንዘብ ነበረ ያስገቡት አንድ- ወደ ሁሉ አንድ ሺህ ስፖርት?
ዘ- አንድ ሺህ ዘጠኝ መቶ withdraw ው ነው ያደረኩት።
withdraw ውን ያደረጉት አንድ ሺ ዘጠኝ መቶ አዎ።
አዎ፣ እያየሁሎት ነው።
አዎ፣ አ- መጀመሪያ አንድ ሺህ ስምንት መቶ ከዛ በኋላ አንድ መቶ ጠቅላላ አንድ እሺ።
ሺህ ዘጠኝ መቶ